ጤና ይስጥልኝ ጉዳይ ሀና እባላለሁ እባክዎ ምን ልርዳ?
ጉዳይ ላይ ተመዝግቤ
hello ተመዝግቤ ነበረ ጉዳይ ላይ እሺ
እስካሁን አልጠሩኝም።
okay ቢሮአችን መጥተው ነበረ የተመዘገቡትኝ?
አዎ እሺ እ በዚህ ቁጥር ነበር check ላድርግሎት ማስታወቂያው አንዴ
አዎ
ሞቱ ዘውዴ አይደለ?
አዎ እሺ እ በጽዳት ስራ ነው የተመዘገቡትኝ? እሺ እ መች ነበር የመጡት? hello
ሰሞኑን ነበረ ማክሰኞ
okay እሺ ስለዚህ ያው እ ስራ በመጣ ሰዓት text እናደርግሎታለን ቴሌግራም የሚጠቀሙ ከሆነ የቴሌግራም ቻናላችን አልተላከሎትም?
አይ እኔ አልጠቀምም።
አይጠቀሙም እሺ ያው ስራ በመጣ ሰዓት text ነው የሚደርሶትና text እናደርግሎታለን።
እሺ እሺ መልካም ቀን